હેલો હેલો હા ભાઈ હેલો હા, ભાઈ સાહેબ.
en سكورة رسول البنات હા હા
سكورة سكورة نمبر بينك بينك
አልገባኝም አባቴ
ان ايبرنا አይደለ
አ ካፍ ካፍ ኢብር ነው አይደለ
ከየት ነው የደወልከው
ካፍ ኢብር ነው
አልተግባባንም አባቴ ቋንቋውን አልችለውም አንተ የምትናገረውን
አዎ ቋንቋ ትንሽ ይችላለሁ በናት
እሺ ከየት ነው የደወልክልኝ ከየት ሀገር
ከሶማሌ ክልል ነው እሺ ሶማሌ ኦ ኦ ኦ እሺ
እንትን ነው ፈልገ ነው ስኩል ነምበር ረስተዋል በናት
እሺ እንዴት እንደማናገርህ ምን ፈሷል
አዎ ረስተ ቢ ነምበር ቢ ነምበር
ፒን ነምበር
አዎ ቢ ብር ረስተዋል
ረስቷል
አዎ
ኦኬ መቶ መታች መውሰድ ትችላላችሁ
እ
ምን ከኛ መች ጫናችሁ
ከበላ ጊዜ ፈልገ ነው
እሺ ምርት የተባበሩ- ይፈልግ ትፈልጋለህ
አዎ ብር የፈለገ ነው እሺ፣ ዋ- ዋጋውን ልላክልህ ቴክስት ላርግ
አዎ እሺ አሁን ቴክስት አደርግልሃለሁ በዜሮ ነጠ ማለት ዜሮ ዘጠኝ ስልሳ አምስት ሰማንያ ሰባት ሰማንያ ሰባት ሰማንያ ሰባት በሚችል
ዜሮ ዘጠኝ
ስልሳ አምስት
ስልሳ አምስት ሰማንያ ሰባት
ሰማንያ ሰማንያ ሰባት ሰማንያ ሰባት ሰማንያ ሰባት አሁን text አደርግልሃለሁ
እሺ በዚህ ስልክ ቁጥር text አደርግልሃለሁ
እሺ እሺ እሺ